Hello?
አቤት ሜሪ
ወይ እንዴት ነሽ?
ደስ እንዴት ነህ?
አለሁ። ቆየዋል
ችግር የለውም አላስጨንቅህ ብዬ እኮ ነው።
አይደለም እንትን የሆነ ስብሰባ ገብቼ እኮ ነው ችግር የለውም። እሺ እ ጠየቅኩት።
እ ምን አለኝ መሰለሽ?
እ በሁለቱ ያስከፍላል አለኝ።
በሁለቱም አይደለ? አዎ። እሺ በሁለቱ ያስከፍላል፣ በስጦታም
እ በሽያጭም።
እሺ ስጦታ ከሆነ ተቀባዩ ነው የሚከፍለው አለኝ።
እሺ
እ ሽያጭ ከሆነ ደግሞ እ ገዢው ነው የሚከፍለው አለኝ።
እሺ
ግን በሁለቱ የሚያስከፍልበት ሁኔታ ደግሞ total asset እና ካፒታል ነው የሚታየው አለኝ።
አዎ ትክክል። እሺ total asset ኡ ከካፒታሉ በታች የሚሆን ከሆነ በስጦታም በሽያጭም አያስከፍልም አለኝ።
okay ያለህ ካፒታል እና አስ- አ- አስ- ካፒታልህ የሚያንስ mean asset ህ የሚያንስ ከሆነ ከካፒታልህ ማለት ነው።
አ- asset እ፣ ከካፒታል የሚያንስ ከሆነ እ፣ ሽያጭም ይሁን ስጦታም በስጦታም ይሁን አያስከፍልም አለኝ።
ኦኬ ሬሽዮ የካፒታል እና የ asset ratio ነው ወሳኙ አለኝ።
okay thank you በጣም እሺ ሜሪዬ ትክክለኛ information የሰጠኝ
እ
አይ ትክ ማለት ጥርት ያለ information ነው የሰጠኝ።
አዎ እሺ እሺ ደስ አትጥፋ። እሺ እሺ እደውልልሃለሁ።
እሺ እሺ ሰላም ዋልልኝ።
ቴንክ ዩ እሺ